hello ጤና ይስጥልን ቤት
ሰላም ነው ናት።
እግዚአብሔር ይመስገን።
ትናንት deposit አድርጌ ነበረ ከቴሌ ብር ታውቂያለሽ?
እሺ ማታ አካባቢ ላይ አራት ሰዓት አምስት ሰዓት አካባቢ እሺ
ሁለት ጊዜ ነው አምስት መቶ እና ሁለት መቶ ብር ከቴሌ ወደዛ ስላልኳት እነሱ ግን እናንተ እንትን አላሳይም የለም ማለት እሺ ከቴሌ ብር የተላከልን message አለ አይደለ?
አላ እሺ ትንሽ ጠ- እሱን ላክልንና እኛ እናሳውቅልሃለን። እሺ በጃፓን የሞከርከው
በቻፓና እሺ የቴሌ ብሯን ቴክስት ቴሌግራም ላይ አዎ አለ ካደል እኛ ዜሮ ሶስት ቤቱ አለ።
ቴሌግራሞች አላ እሱ ላይ አታች አድርግልና እናሳውቅልሃለን። እሺ ኦኬ እንትኑ ላይ አለ አይደለ? አሁን ባወጣሁት እንትን ላይ አለ ቴሌግራማችን።
አዎ እሺ እሺ እሺ